ጤና ይስጥልኝ ምን ልታዘዝ? ቴሌ hello hello hello አቤት አቤት ይስጥልኝ ጤና ይስጥልኝ ምን ልታዘዝ? ቴሌቪዥን
hello hello ይሰማኛል አይሰማም? ይቅርታ ሄሎ
ሄሎ ሄሎ አቤት ጤና ይስጥልኝ ምን ልታዘዝ? ቴሌቪዥን